ሄሎ ሄሎ ወይ ሰላም ነው ንብረት ዲቦራ ነኝ እንዴት ነሽ?
ከቤተሰብ እንዴት ነህ ሰላም አልክ አለሁልሽ ቤት ነው አለን አለን ገብቶ locked ምናምን አይደለም አሚለ ዝም ብሎ እ, ወደ ዝም ብሎ መክተቢያው የሚሽከረከረው አዎ ዝም እኮ ብሎ እ, የሚሽከረከረው ተመሳሳይ ነው ማለት እኛ back office የምናይበት እና የእናንተ link ኡ ተመሳሳይ ነው እና እኔ ስሞክረው እኔ ጋር ይሰራል። ትላንት ማታ ላይ ግን ተቋርጦ ነበረ ወደ ሁለት ሰዓት አካባቢ። ከዛ መልሰው አስተካክለውታል። connection እንዳይሆን ምናልባት እስቲ አንድ history ምናምን clear አድርገው እና በስልክ ነው የምትጠቀመው?
አዎ በስልክ ነው connection እንኳን አይደለም ም።
ብዙ ነገር እየተጠቀምኩበት ስለሆነ እ፣ የዛኛው ቤትማኑም ይሰራል እ፣ እያየሁበት ነው እሺ ስለ አሁን የላክልኝ እንትን ነው ይሄ user ና password የእንትን ነው የ admin ኡ refresh refresh እንድታደረግ በስቲ በቃ በዚህ login ልበልና ልሞክረውና ልክለዋል። እዛ ላይ እሺ እሺ እሺ መብራት